ሄሎ ጤና ይስጥልን። ዋሽንግተን የህክምና ማዕከል።
ሄሎ፣ አቤት።
ናደራችሁ?
ሰላም።
ሰላም። ትናንት የሂዳድ የሚባለው ክሊኒክ መተን ነበረ። ውጤቱን ፈልገን ነበር።
የምን ውጤት ነበር?
ምንድን ነበረ የሂዳዲ እንትን ተልከው በፊልዲን መተን ነበረ። ይል ነው ላሊት እ
ላሊት መተን ነበረ። ይር ነው
እ ገባኝ። ምን ነበረ ውጤት? የላብራቶሪ ነው ወይስ ምንድን ነው? ሄሎ ሄሎ
አይሰማል እኮ እ ውጤቱ የምን ውጤት ነበረ? የላብራቶሪ ነው የ CT scan ነው ወይስ የምንድን ነው?
የራስ ነው ያሉኝ። የራስ ነው ስሙ ጠፍቶብኝ እኮ የራስ type።
እ እ እንትን CT scan ነው brain MRI ነው ወይስ CT scan?
አዎ አዎ አዎ፣ እሱ ነው።
እሺ እንደዛ ከሆነ ስልክ ልስጥዎትና እነሱ ይልኩልዎታል የ MRI ክፍል።
አዎ አዎ፣ እሺ ውጤቱን ፈልገን ነበር።
እሺ ስልክ ልስጥዎት የሚጠይቁበት በቀጥታ ይልኩልዎታል። ስልክ ስልክ- ልስጥዎት። አዎ እሺ ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት
ሰማንያ ሰማንያ- ሰባት ሰማንያ ዘጠኝ ሄሎ ይዘውታል። ሄ- ሄሎ
አቤት አቤት። አልሰማም አልያዝኩትም። የያዝኩት እኮ ነው።
እሺ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ